ሰላም
ይመስገን ሰላም ነው። መኪና የት መኪና መረጃ ልሰጥ ብዬ ነው።
አለ መኪና መኪና
አባዱላ ፈልጌ
ዋው ይኖረናል ነበር። በለጠፈ ነው ባለጠፈ
እሺ፣ በሁለቱም ትነግሪኛለሽ። በእርግጥ የለጠፈ ቢሆን ችግር የለውም።
የለጠፈ በካልኩለርም አለ
አ ስንት ሞዴል?
ሶስት ነጥብ አራት ሚሊዮን ሁለት ሺህ ሰባት
ስንት? ሶስት ነጥብ አራት
አዎ ምክንያት አዎ እንጂ በጣም አሰደሽ።
አሪፍ አቋም ላይ ያለ መኪና ነው። አባት
እኔ አቅም እንደዚህ አይ ፖስት የምታደርጉ የምትነግሪኝ አይገናኝም።
እኮ የምናደርገውን እኮ ነው የምናውቀውት ባንክ ላይ ባንክ የምናያይዝበትን መኪና ማለት ነው። ታክሲውን ድርድር ይኖረናል። ይሄም ድርድር አለን። የፍተሻ ዋጋ ነው የምነግሮት።
ገብቶኛል። እኔ cash ነው የምፈልግ፣ ግን ሁለት ሺህ ሰባት ሌላ ወረድ ያለ መ- ዋጋ ያለው ካለ ነገር ሰባት እኮ እስከ ስንት ነው የሚችሉት እርሶ?
እኔ አቅሜ በጣም ይኸው ከአንድ እስከ አንድ ነጥብ አምስት
እንደ ከአንድ ነጥብ እስከ አንድ ነጥብ አምስት ሙሉውን ዋጋ ከፍለው
አዎ እንደዛ የለም ፋይት የለ ወይ አባዱ ላይ አያገኙ
እና ፖስት ያደረጋችሁት ምንድን ነው ታዲያ?
ከባንክ የምናያይዘው ነው አልኩት እኮ አልሰሙም እነሱ።
ከባንክ ጋርማ ስምንት አለ ስምንት ካሽ ስምንት ከባንክ ጋር የሚል አለ። አሁን ከሁለት ቀን ከሶስት ቀን በፊት የፖስታችሁ
አንዴ ይጠብቁኝ፣
እሺ መስመር ላይ ይጠብቁኝ፣ ሊሉት አንዴ ይጠብቁኝ።
እሺ እሺ ችግር የለም።
እሺ አባ ቁጥር ልስጥዎት። እሺ ዜሮ ዘጠኝ
እሺ እሺ እሺ መስማኝ ነው
አዎ ዜሮ ዘጠኝ ስልሳ ሰባት
ሰባት አርባ አራት
ሰባት
ሰባ ሰባ
ሰባ ሰባ አዎ